ጤና ይስጥልኝ እባክዎት ምን ልርዳዎ?
ሄሎ ጤና ይስጥልኝ እባክዎት ምን ልርዳዎ?
የስ ያ በኮድ ኦንላይን ኦንላይን ብር ገብቶልኝ ነበረ።
ቴሌቢን ጌም ተጫውተው ነው?
አዎ
ስንት ብር ነበር የገባሉት?
ሀያ አራት ሺህ ቢሊየን ነው የምለው
ኮይን ነገ ምንድን ነው ቴሌቪዥን እየተጫወተ አይደለም። ምንድን ነው ይገባሉ?
ቴሌ ቴሌ ፌስቡክ ነው ፌስቡክ ኦንላይን ፌስቡክ ኦንላይን ብር ወደ ቴሌ አብርጌ ነው
ዘጠኝ ዘጠና አራት ደውሎ ይጠይቅ
ዘጠኝ ዘጠና አራት ደውሎ ይጠይቃቸው።
እሺ